Hello
አቤት ዜሮ ዘጠኝ
እሺ አንዴ መስመር ላይ ጠብቂኝ። ዜሮ ዘጠኝ
ዜሮ ዘጠኝ እሺ ሀያ ሰባት
እሺ
ዘጠኝ ሀያ ሰባት
ሀምሳ ዘጠኝ
ዜሮ ዘጠኝ ዜሮ ዘጠኝ ሀያ ሰባት
አደለ
እሺ እንደገና እንደ አዲስ ንገሪኝ። ዜሮ ዘጠኝ ሀያ ሰባት እሺ
ሀምሳ ዘጠኝ
እሺ
ሀያ አምስት
እሺ
አርባ አምስት መቆራረጥ ፈልጌ ነው እማ።
አርባ
አርባ አምስት መጨረሻ እሺ መስመር ላይ ጠብቂ።
አቤት መስመር ላይ አንዴ ጠብቂኝ። ደንበኝነቱ ተቋርጧል።